ጤና ይስጥልኝ ሁሉ ስፖርት ባኮ ምልር ነው።
እናትዬ withdraw ለማድረግ ፈልጌ ነበር አይሰራም ያለው።
እሺ የ branch payment ሚል አለ አይደለ?
አዎ እዛ ላይ ገብተው withdraw ሲጠይቁ coupon code ይሰጡታል።
okay እሱን coupon code screenshot አድርገው የቴሌብር ስልክ ቁጥሮን አድርገው ይላኩልን ቴሌግራም ላይ።
okay ቴሌብር ቁጥር ስልክ ቁጥሩ ማለት ነው።
አዎ ወደ ቴሌግራም ነው
አዎ ቴሌግራማችንን ያውቁታል።
ሰባ ስምንት ምናምን የሚለው አይደለ?
አዎ አዎ እዛ ላይ
እሺ። ከዛ በዛ እንትን ይለዋል።
አዎ
እሺ እናቴ thank you። እሺ